ጤና ይስጥልኝ ተድላ ሙክላን።
እንዴት ነሽ?
እግዚአብሔር ይመስገን።
ወይንሸት ወይንሸት
ወይማ
ወይ ፊቱ ደህና ነኝ። እንኳን ደህና መጣሽ።
እንኳን ደህና ቆየ።
ወይኔ ተሽሎሽ ገባሽ እዚህ?
አ
ማርያምን የእውነት ደስ ይላል።
አዲላ ወጣት ማለት ነው።
አለው እባክሽ
ወጣት ወጥተሻል አሉኝ። ኧረ በዓል ለበዓል ወጥተሻል አሉኝ ጠይቅሽ።
ማለት ነው። ወጥ ግን ይኸው አዲስ አበባ እየገባሁ
እየመጣች ነው።
አዎ
አይ ደስ ይላል። ሰላም ነው መንገዱ?
እም፣ ለማለት ይከብዳል። እሱም በአካል
እም?
እሱም በአካል እናወራለን።
እሺ እ፣ ስልካችሁ የለኝም እና የእናቴ ስልክም ምናምን ስልኬን ተሰርቄ
እግዚአብሔር የማንም ስልክ አልነበረኝም። ማርያምን
ይሄን ዘረፋ ማወቅሽ ጥሩ ነው።
ተካሂዶብኝ ነበር እ ይሄን ማወቅሽም ጥሩ ነው።
ከዛ እ፣ ለማን ልደውልና ክሩ እንዴት ነው ነገ ተመድቤያለሁ እንዴ?
የኔ እንዳክሩ
እ
ሊያለሽ እ
አይቼ ልደውል
እስኪ አይ- እይና ንገሪ።
እደውልልሻለሁ በቃ እሺ እሺ